approve ያልተደረገልኝ ብር አለ።
በስልክ ቁጥር ነው የምጠቀመው?
አዎ።
እሺ ስንት ብር ነው?
ሶስት ሺህ እና አምስት ሺህ መሰለኝ። ያው ቀንስ- የዛሬ ነው?
አዎ፣ አሁን ነው።
እሺ አንዴ መስመር ላይ ጠብቁኝ።
እሺ
እሺ አምስት ሺህ ብር already ገብቷል።
እሺ።
ሰባት ሺህ ብር ነው confirmation የሚጠይቀው አዎ፣
ወደ አንድ ሺህ አርባ አምስት አስራ ሰባት ሀምሳ አምስት ዜሮ ሁለት አምስት አዎ።
እሺ confirm ተደርጎልታል። አሁን process ላይ ነው ይገባሎታል። ትንሽ ይጠብቁ።
እሺ።
እሺ መልካም ቀን።